ሄሎ ሄሎ ጤና ይስጥልን። ዋሽንግተን ሳይንስ መማከር ሲቲ ስካን ፈልገን ነበረ።
እሺ
አስቸኳይ ነው ይበሳናል።
እ
አንገት በላይ
የምንድን ነው ፈለጋችሁት?
ሲቲ ስካን አንገት እኮ አለ ነው አለ።
ዋጋው ዋጋው ስንት ነው?
ዋጋው መልሼ ልደውልልዎት። የምንድን ነው የፈለጉት?
ከአንገት በላይ እኮ ከአንገት በላይ ስትሉ የ brain ነው የጭንቅላት የጭንቅላት ነው የጭንቅላት የጭንቅላት
ሌላ hello የጭንቅላት ነው እሺ without contrast ከሆነ ሁለት ሺ ሰባት መቶ ነው።
ተማሪ ደርሳል
ለዛሬ አዎ አዎ contrast ካለው ይጨምራል። ማዘዣው ላይ contrast ሚል ካለው ይጨምራል ዋጋ።
ዋጋ ጨምሯል contrast ይወጣል ዋጋ ስንት ነው ዋጋ የሚጨምረው hello
contrast ይላል ወረቀታችሁ ላይ ማዘዣ አላችሁ አይደል? ማዘዣ አላችሁ አይደል?
ይላል ልክ ነሽ ይላል ስንት ነው የሚያስተምረን
እሺ contrast ካለ 2009 4900 ብር ይጨምራልኝ።
አጠቃላይ አራት ሺህ ዘጠኝ መቶ ብር ነው።
ኮንትራስቱ ነው 4900 ለብቻ ከሆነ 2007 አንድ ላይ ሲደመር እ
7600
እሺ እሺ